Hello
አለ ሰላም ነው
ሰላም ነው። እግዚአብሔር ይመስገን
አለው። እንዴት ነሽ?
ደህና ነኝ። ማልበት
አለን ደህና አስታወስሽ?
ማን ልበል አላስታወስኩም፣ ይቅርታ።
በቢሮ ደውዬ ነው በል-
እ?
በቢሮ ስለደወልኩ ነው።
ይሆናል እኔ እንጃ።
እ፣ ባለፈው እኮ አውርተን ነበር።
እኮ ማን ልበል ስምህ የለም።
አ፣ እንዲህ በቀላሉ ከተረሳማ ምኑን አወራው?
አይ ትንሽ ፍንጭ ስጠኛ እንግዲህ።
ባለፈው ብዙ ቁም ነገር አላወራንም።
የት እኔ ቢሮ ነው ወይስ ኧረ ውጪ ላይ ቢሮሽ የት ነው? ፒያሳ ነው ያልሽው?
እ?
ፒያሳ ነው ያልሽው? ቢሮሽ የት ነበር?
ማን ነው አላወቅኩም፣ ይቅርታ። ውጪ ጭራሽ ያወራሁት ሰው ስልኬን የሚያውቅ
እ፣ የለም። እውነት
ፒያሳ ነው ያልሽው? ቢሮሽ
ደሬ ነህ እንዴ?
አይ ነህ አንተ?
እ፣
ነህ ወይንም የምልህ ነኝ።
እንዴት ነህ? ድምፅ እኮ እየመጣልኝ ነው፣ ግን አልመሰልከኝም።
እንዴት ተጠራጠርኩ።
እየመጣ ነበር?
እኔ ሌላ ሰው አላውቅማ።
ምን እያደረግሽ ነው?
ምንም ቢሮ ቁጭ ብዬ
ማን ማን አለ?
ማንም ብቻዬን።
አረ እም፣ አሁን መጥቼ የለሽም እኮ
ስንት ሰዓት?
አሁን ከአስር ደቂቃ በፊት
እሱ እንትና ርጄ ብቻ ነበር ነበረች።
ቀደም እሙ ብቻ ነበረች።
storage
የት?
storage ነበረ።
Okay ምን አለ store?
እንትን ላውጣ ምንድን ነው ኮፍያ ነበረ እ?
ኮፍያ
ላይ
አ አልካ ምን አይነት ኮፍያ ነው?
ኧረ ቴሌ ብርም እዚህ ነው እኮ እኛ ጋር ነው ላይ ነው የምልህ አምስተኛ ላይ
ለእኛ ስጪኝ ነው ስጪልና አንድ
ስጨና
አንድ ኮፍያ እኔ ነው።
ነኝ እንዴ የማድለው ወንዴ ጋ ነው
አዎ
መጥቼ ወስዳለሁ። ወንዴ ጋ ከሆነ
ይሻላል እ አለ እንደ እሱ
አዎ አሁን ገባ
እና እሱ ጋ ነው ኮፍያ
አይደለም እነ እንትን አላት እኮ የሚመጣት hello Hello
እ እ?
ምን አለ እ እነማ ምን ነው ድምፅሽ ጠፍቶ ጠፍቶ ይመጣል።
አንተ ራስህ ዝም አልክ እንጂ ጭራሽ ዜማው ትጋብዘኛለህ። Hello ሄሎ